ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
አብሮ ስልን bonus wallet ላይ ያለውን ብር እንዴት ነው መጠቀም የምንችለው?
አንዱ odd አ- አንድ ነጥብ አራት እና ከዛ በላይ መሆን አለበት ሲመርጡ እንደዛ አድርጌ ሞልቼ ነበር። ምን ያህል ነው ታዲያ ብዛት ነው? እንደዛም ተጠቀምኩኝ አንብቤ እና ግን ከዛ በላይ ይሰራልኝ አይደለም።
ከዛ በአጠቃላይ ደግሞ ሀያ እና ከዛ በላይ ዘጠኝ ጨዋታ እና ከዛ በላይ መምረጥ አለቦት።
ተጠቅም ያለሁ እንደዛ odd እያንዳንዱ ካረጉት ነጥብ ይሰራል።
አራት አሀ እንዛ ካረጉት ተጠቅም ይሰራል።
ተጠቅም ያለሁኝ ከ- ከዘጠኝ በላይ ተጠቅም ያለው አንድ ነጥብ አራትም አድርጌ ተጠቅም ያለሁኝ ስንት እንደዚህ ብር ያለ ነው ያሉት? ቦነስ ብር ላይ
አንድ ሺህ አራት መቶ ምናምን ነው።
አንድ ሺ አራት መቶ
አዎ በተደጋጋሚ ሞከርኩት እምቢ አለኝ።
እሺ የሞከሩትን screenshot አድርገው ስልኮትን አ አ ይላኩልን ቴሌግራም ላይ
ቴሌግራም ጽፌያለሁ። እሺ መልሱልኝ።
ማን ልበል ስሞትን በየትኛው ነው? በፊቱ ነው ወይስ ዜሮ ዘጠኝ ሰባ ስምንት ቤቱ ላይ
ሰባ ስምንት እሱን አልያዝኩትም። እስኪ እሱን እሺ ነገር የያዙ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት